ሌሎች የደስተለ በሽታ ቤት
አዎ ከቤት ከአሳ እከልክል ነበር ማለት ይቻላል።
እ
አሳ ስከልክል ነበር።
አዋሳ እሺ አዎ እንትን ትኬት እየለቀቀልን እያስቸገረኝ ነው። ከሶስት ብር ፈራጅ ኦኬ ሪደም ስታደርጉ እየቆየ ነው።
አዎ ከሶስት ብር ፈራጅ ከዛ ድርጅት ጋር እያጣላል።
ኦኬ እሺ ቴሌግራም ላይ ጽፋችሁልናል እንዴ?
እ?
ቴሌግራም ላይ ጽፋችሁልን ነበር? እ?
አይ አልጻፍኩም።
እሺ ቴሌግራም ላይ ጻፉልን ቼክ እናደርገዋለን እሺ ተስፍሻ